ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
አብሮ ይስጥልን። ሰላም ነው። ትላንት ማታ ላይ
እሺ
ውድድሩ ብር አድርጌ አልመጣልኝም።
አልገባለሁት።
አዎ አልገባም። ከዚህ ቀንሷል፣ ሁሉ ላይ ቀንሷል። ወደዛ ግን አልገባም።
እሺ ከትራንዛክሽን ሂስትሪ ላይ ያልገባለሁትን ይላኩልን ፎቶ አንስተው ምን ላይ ልላክ ቁጥር የያዙ እ ቁጥር የያዙ
እሺ ንገሪ።
ዜሮ ዘጠኝ ሰባ ስምንት ቆይ አንዴ ቆይ ከስታ እሺ
አስራ ስድስት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
ዜሮ ስድስት እሺ አመሰግናለሁ።
እሺ